ሄሎ
ሄሎ
ለምንድን ነው እንደዚህ ትሆናለች? በእናትህ
አቤት ማን ልበል?
ማን ሊባል?
አ
ኧረ እኔ ነኝ አምቡላንስ ፈልጌ ነው እንደዚህ እንጂ ሆነኝ። አንቺ ንክሽ ሄሎ ሄሎ
ሄሎ ወላ እ
ሄሎ
አልሰማም ወይ? ሄሎ
ሄሎ
አልሰማም። ሄሎ ሄሎ ሄሎ ሀሉ ሉምቡጣም ቅንጣ እናት ልብዳ